ሰላም ሰላም፣ ጤና ይስጥልኝ ቤስት ቤት
ቤስት ቤት password ጠፍቶብኝ መቀየር ፈልጌ ነበር።
እሺ forget password በለው
እሺ
እና ይልኩልሃል። የሚልኩልህን አስገባው። እሺ
አላ ብዬው ነበር አልክልኝ ብሎ ነው።
ደጋግመህ ነው የሞከርከው?
አ
እስቲ ትንሽ ቆይታ ወይ መልሰህ ትሞክረዋለህ።
እሺ ሞክሬ ሚካኤል ደውል።
እሺ ይቻላል። አዎ
እሺ እሺ አባቴ